ሄሎ ሄሎ ሰላም ነው?
ሰላም ነው።
ጤና ይስጥልኝ። ከዚህ በፊት ደውዬ ነበረ password reset አድርጉልኝ ብዬ አንድ ሴት ነበረች ያናገረች።
እሺ reset እያደረገችልኝ ይሁን የአስተዋይ አስተዋይ ደብረ ዘይት አስተዋይ DZ የሚል
ቴሌግራም ላይ ጽፋ ያላታል እንዴ?
አዎ text አድርጌላታለሁ። support የሚለው እሺ እሺ እሺ ትገባለች። በቃ ቴሌግራም ላይ ታይላለች። እሺ ት- ታይቷል እኮ እንትኑ ታይቷል።
አዎ ያው ታይቷል።
ነግራት እኔ ነው እያየችው የምልህ።
ነው።
በቃ አይቆይም አይደለ?
አይቆይም። አይ ታደርግልሃለች።
ሰላም